ጤናስልን ዲቻ ኢትዮጵያ ራሔል ነኝ። እባክዎትን እንድረስ
የድራፍት ማሽናችን እናቴ ሄሎ።
ናለኝ የድራፍት ማሽኗ በ- በደንብ በረዷል። ተራብ ላይ ነው።
ኦኬ በሩ አያቀዘቅዝም።
አዎ ሲን ናምበሮትን ንገሩኝ።
እሺ። አስራ ዘጠኝ ምን አለኝ?
አስራ ዘጠኝ እሺ
አምስት ሰባ ሰባት
ሲን number ኦትን ንገሩ የደንበኛችን።
አ እሺ ዜሮ ዜሮ እሺ
ስልሳ አምስት እሺ
ሀያ ስድስት እሺ
አርባ አምስት እሺ ሀምሳ ስድስት hello
ፌራል ግሮሰሪ ናት።
አ ፊራ ግሮሰሪ
የት አካባቢ?
ቀጣ ቀጣ
ቡራዩ ነው።
እ ቡራዩ አዎ ቀጣ ቡራዩ ቀጣ
ቡራዬ ሙንጋ
እ ቡራዩ ሳይሆን ያው ቡራዩ ቀጣ ቀጣ ቡራዩ አዋሽ ባንኩ ጋር
እሺ አሁን የደወልበት ቁጥር ለያዘ
እ አሁን አዎ አዎ የደወልበት ቁጥር አዎ
ለያዘ?
አዎ
እሺ ስም ማን ልበል?
ፍራውል ፍራውል አዎ ፍራውል
የአባት ስም የአባት ስም ፍራውል ግርማ
የድራፍት ማሽን ነው ያለው አዎ የትንሽ የላይኛው ቱቦ ላይ ብቻ ነው በረዶ የሰራው ሌላው ላይ ከስር ያለው ውሃውን እንዳለ አ- አልያዘም እሺ መዝግብ ይወጣል ቤት ነው ምን ያልሽኝ እናት
ላይ
እሺ አመሰግናለሁ አመርት ነገር አለ
እ ሌላ አመርት ነገር አለ
አይ በቃ ምንም የለም ሌላ ናቹራል ሰው
ለመስተንግዶ ያለችን